ጤና ይስጥልኝ። ቆንጆ እሺ አንገታችን እሺ እስኪ ደውሉ። ይሄ እንዳለ ደውሉ እስኪ እዛው አማርኛ ላይ እኔ አንስቻለሁ። ሌሎቹ ጋር ይገባል አይገባም የሚለው ማጋ ተነስቷል። okay ስለዚህ ይሰራል። እኔ ጋር አልጠራም። ልክ ነው፣ ልክ ነው። አዎ